ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
ሁሉ ስፖርት ነዋ።
አዎ ልክ ኖት።
ቦነሱን እንዴት አድርገን እንመድብ? በጣም ያስቸግራል። depo አድርጉበት ብሎን ነበረ፣ depo ም አድርገንበት የቀረውን ቦነስ ግን አያስመድበንም።
አንዱ ጨዋታ አንድ ነጥብ ሰባት እና ከዛ በላይ መሆን አለበት።
አዎ እኮ ከዛ በላይም አድርገን አያስመድበንም ከዛ ደግሞ አስር ጨዋታ እና ከዛ በላይ መሆን አለበት።
እኮ አስር ጨዋታም እንደዛም አድርገን አያስመድብም።
በስንት ብር ነው የሞከሩት?
በ- በሀያም ሞክረናል። እሱ በሀያ መቶ አይቻልም። ከሀምሳ ብር ጀምሮ ነው።
ከሀምሳ ብር ጀምሮ ነው ወደ ላይ የሚመደበው።
አዎ
እሺ እሺ እሺ thank you እሺ